ሄሎ ጤና ይስጥልኝ ቤት ቃል ኪዳን ነው የሚረዳው
አሁን ከሀያ ደቂቃ በፊት ያንዘኩልኝ ነኝ።
እሺ ምን ነበር ይቅርታ
አንድ ሺህ ብሩ
እንደ ዊዝድሮ ነው ዲፖዚት ነው ብር ብር አልገባልንም። ቤስ ቢት
ዲፖዚት ነው
ዊዝድሮ አድርገን ነበር አንድ ሺህ ብሩ ነው። አሁን እሺ፣ ነግሬሽ withdraw ነው?
ነበር እኮ አይ ብዙ ስለሆነ ነው ይቅርታ አ- ትላንት ማታ
እሺ የቤት ቤት ስልክ ቁጥሩን ይነግሩኛል
ዜሮ ዘጠኝ አስራ አምስት
እሺ ቆይ አንዴ ይቅርታ እሺ ዜሮ ዘጠኝ አስራ አምስት ሰባ ስድስት ሰባ ስድስት
ሰላሳ ዘጠኝ ሀምሳ ዘጠኝ
እሺ የትናንትና ነው ያለኝ አዎ ትላንት ማታ ወደ ቴሌብር ዶ አርግስን ገባ ምስሉ ማሙሎ እሺ ቼክ ያደረኩት ነው አንዴ ማሙሎ!
እሱ ላይ ጠብቁኝ ለምን እንትን አጠቃለልኳም እኮ መሪው ለምን አልጠቃችም? እ? እ? እ?
እሺ ለሳንቲሞች እናሳውቃቸዋለን ይገባሉታል አሁን እሺ መልካም ቀን መልካም